Hello?
Hello?
Hello?
Hello?
ሄሎ
ሄሎ
ሰላም ጤና ይስጥልኝ። Flintstone Homes ነው የደወሉት።
እ
Flintstone Homes ነው የደወሉት። ምን ልርዳዎት?
ምን ምርጡት
Flintstone Homes ነው የደወሉት። ምን ልርዳዎት?
እንትን
ምን ነበረ?
ምንድን ነው ነበረ እሱ
ይሄ የ real estate ድርጅት ነው።
ኪሪስቶም ስንት አ
ምን ይሰጣል?
ቤት የመግዛት ሀሳብ ካለዎት ወይም ደግሞ አክሲዮን መግዛት ካ- ከፈለጉ ነው እዚህ ስልክ ላይ የሚደውሉት። እርስዎ ምን ፈልገው ነው የደወሉት?
እኔ እኔ የእናንተ እኔ